ሰላም ሰላም ጤና ይስጥልኝ ቤት ቤት ሰላም ነኝ ዋኮም ለወደው
ወደ ቴሌግራም ላክ ብለውኝ ነበር እና በየትኛው ቴሌግራማችሁ ላይ ነው የምልከው?
እሺ ዘጠኝ ዜሮ ሶስት
okay ቆይ አንዴ
እዛው ላይ website ኣችን ላይ guide ያደርጋል የቴሌግራም account ኡን። ግን ደግሞ እማ- እ፣ እሱን ማየት የማትችል ከሆነ ለጊዜው ልንገ- ልንገርህ የቴሌግራም account ኡን ዜሮ ዘጠኝ ዜሮ ሶስት ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ አመሰግናለሁ
እናመሰግናለን። መልካም ቀን ይሁንላችሁ።